Hello እንዴት ዋልሽማ?
እግዚአብሔር ይመስገን ሰላም አለ።
ድምፅ ልጅ ለማስመዝገብ ነበር።
እሺ ይቻላል። እድሜው ስንት ነው?
እድሜው አ- አ- አምስት ገና አልሞላም፣ ሊሞላ ነው።
እሺ እሺ።
እሺ።
ምንሽ ነው?
እኔ እንትን አከራዮች ናቸው።
እሺ። የህፃኑ ስም ማን ይባላል?
ምን አልሽ?
የህፃኑ ስም ማን ይባላል?
ልጅ ናኦድ ሰለሞን አንድ ተብሎ ይመስላል። እሺ።
የድሮ አከራዮቼ ናቸው።
ችግር የለውም። እሺ። ቤተሰብ መጠቆም ስለማይቻል ነው የጠየኩሽ።
ኦድ ሰለሞን
አንድ ሲስተም ነው የጠየኩት።
እሺ።
ናኦል ማን አለኝ? ሰለሞን ሰለሞን አዎ፣
አምስት አመቱ ነው።
አዎ።
ጾታ
ምን አልሽ?
ጾታ ወንድ ነው አይደል?
ጾታ ወንድ ነው፣ ወንድ ነው።
እሺ። ስልክ ቁጥር ነገር የቤተሰብ ስልክ ቁጥር
Okay፣ ላውጣልሽ ስልኬ ውስጥ ስለሆነ እሺ። እስከዛ አድራሻቸው ይገቡ።
ሴሚሲ አልታድ ሴሚሲ።
የእርስዎን ስም ማን ማን ይባላል?
የእኔ ስም ሂሩት ተፈሪ ይባላል። እ? ሂሩት ተፈሪ እሺ እስከዛ የቤ- የወላጆቹ ስልክ ያውጡልኝ።
አውጥቼ ልንገርሽ። እሺ፣ ክፍት እንዳለ ይቻላል ማውጣት።
ምን አሉ?
ስልክ ክፍት እንዳለ ማውጣት እችላለሁ።
ሳይዘጉት ነው።
እስቲ እሺ፣ የእርስዎን በጣም ስልክ ቁጥር ይንገሩኝ። እሺ እ እ?
የእርስዎን ስልክ ቁጥር ይንገሩኝ።
የእኔ እሺ፣ አሁን የደወልኩበት ዜሮ ዘጠኝ ስልሳ ስድስት ስልሳ ስድስት ስልሳ ዘጠኝ ስልሳ ዘጠኝ ሰማንያ ሁለት አርባ አራት
እሺ የወላጆቻቸውን ስልክ ቁጥር ይንገሩኝ።
እኩል ላውጣልሽ ከሞባይል ውስጥ እሺ እሺ እሺ፣ እሺ። አንድ ታ- ዘግቼ ካልሆነ ማውጣት ችግር ትችላለሁ።
የለውም። ች- ችግር የለውም። እሺ ልዝጋለሁት። እሺ